ጤና ይስጥልኝ አሽቴ የደኔ ባኮ ምንድነው?
ሄሎ ኪክ ብር ላይ እንግዲህ አውቼ እሺ
አምስት መቶ ብር ዊዝድሮ ለማድረግ ስሞክር ቴሌ ብር የለኝም፣ ግን ዊዝድሮ አደረገ ብሩ የለም። አሁን ትላንትም ደውዬ ሪፖርት አድርጌ ነበር፣ እስካሁን ምንም ምላሽ የለም።
ደውሎ አመልክተው ነበር ትናንት።
አዎ እሺ እ፣ ስልክ ቁጥሩን ወይም ደግሞ እ፣ ስሞትን ይንገሩኝና ልፈልግሎት።
ዘሪሁን ጌታቸው ዘሪሁን ጌታቸው። እሺ መስመር ላይ ጠብቁኝ። ቴሌብር ሳይኖረው ነው የቆረጠቦት።
አዎ
እሺ ደሚያችን እያየሁሎት ነው። ከምን ስፖርት ነበር?
እ
ምን ስፖርት የሚባለው ነው የተጫወቱት?
ኪክ ብር ላይ ማለት ነው።
ኪስ ብር ላይ። እሺ አዎ ደንበኛችን ተላልፎሎታል ለሚመለከተው ክፍል እየታየሎት ነው። ትንሽ ጊዜ ሊፈልግ ይችላል። እንደዚህ አይነት ተመሳሳይ case ኦች ስላሉን ለዛ ነው የዘጋየቦት።
እስከ መቼ ነው እ?
እሺ በዚሁ ስልክ ቁጥር ነው አይደል የሚጠቀሙት ለቤቲንጉ?
አዎ
እሺ
ትላንትም እንትን ብያለሁ። አሁን ለመጫወት ፈልጌ ያን ብርም እንትን አላለኝም። ለምን ቶ- ፈጣን ምላሽ አትሰጡም?
እሺ ደንበኛችን ቴሌብር ከፍተው ያውቃሉ ከዚህ በፊት በሌላ ስልክ ቁጥርም ቢሆን?
ሞክሬ እንትኑ ሰክሰስፉል አልሆነልኝም። ቴሌብር ማለት ነው ምን አሉኝ ደንበኛችን ሰክሰስፉል አልሆነልኝም። የሆነ ጊዜ ከፍቼ ከፍተውት እምቢ አሉት?
አልሆነልኝም።
እሺ።
ገና እ፣ እየከፈትኩ ነበር።
እሺ ደንበኛችን እኔ በአስቸኳይ አድርጌ እልክሎታለሁ ለሚመለከተው ክፍል እናሳውቆታለን ችግሩ ሲፈታ።
እሺ እሺ መልካም ቀን ይሁንልዎት። ስለደወሉን አመሰግናለሁ።